Rest îl Mitveț? Săriți nimic
ብር ብር ዊስድሮ ያለ ነው። እስካሁን አልገባም።
መቼ ነው ዊዝዶ ያረካው?
አሁን አሁን አሁን አሁን ሰዓት
እሺ አሁን የደወልክበት ነው የቤስት ቤት ቁጥር?
አዎ አሁን ነው። አዎ እሺ ይህ ስልክ አይደለም። ስልክ
እሺ ንገረኝ። ዜሮ ዘጠኝ ስልሳ ስምንት ስልሳ ስምንት ሰማንያ ስዴት ኒቶ ሰማንያ አንድ ሰማንያ አንድ ዘጠና ሰባት ዘጠና ሰባት ሀያ አንድ ሀያ አንድ ስንት ብር ነው?
ሁለት መቶ ሁለት መቶ ብር በቦቸር ነው ዊዝዶ ያደረግከው?
እ?
በቦቸር ነው አካባቢ ላይ የቤስት ቤት ሱቅ ካለ ከዛ ውዝ- እ፣ መቀበል ትችላለህ።
እዚህ አካባቢ የለም ሲስተር። አሁን ዲቦ ዲቦሽ አላረግም። አሁን እ?
ሄሎ
አሁን ወደ ዲቦሽ አሁን አልገባም አላስገባም